ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው
እንትን ብር withdraw ሳደርግ ቴሌብር ጋር አልቀመጥልኝ ብሎ አልመጣልኝም።
ከዝውውር ታሪክ ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን።
ስልክ ቁጥሩን ነው ፎቶ ማንሳ
ያልገባሎትን አዎ ፎቶ ያንሱና በቴሌግራም ይላኩልን።
ቴሌግራም ግን አይሰራም።
የእኛ ቴሌግራም ይሰራል። ቁጥር ያዙ የእኛን የቴሌግራም እሺ ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት እሺ ሰላሳ ዜሮ ስድስት
እሺ እሺ ቴንኪው እሺ